እናገኛለን እኮ ሄሎ ሄሎ።
ማን accept ቤት
ሄሎ ሄሎ አቤት አቤት ሚስጥር እንዴት ነው ሰላም ነው አለን ይመስገን አለን አለን ይሄኛው V-Box ን የጫንበት የ game ኡ ነው
እሺ እ፣ ይሄኛው በቃ ከቲቪ ጋር ታገናኘዋለህ እ፣ ከዛ game ኦቹን select ስታደርግለት game ኦቹን ይከፍትልሃል የምትፈልጋቸውን game ኦች okay ልክ ከታች በኩል V የምትለው ምልክት ውስጥ ትመጣለህ open manager ትላትና የሆነ ነክቼው ነበረ ግን release አላደርግልም አለኝ open manager የሚወስድ ታመጣ እ፣ በየ display ዎቹ game ያስመርጣል display ላይ ውሻውን ከፈለግ display ቱ ላይ እንደዚህ ብለት ክፈትልኝ ትለውና እ፣ ይከፍትልሃል game ኡን ማለት ነው okay ልክ game ኦቹን ይከፍትልሃል ከዛ የ cashier ደግሞ ኮምፒውተር አለ ያው የተላከልህ የ cashier account አለ አይደለ አ እሱን login አድርገ okay።
ከቲቪ ከዛ ከቲቪ ጋር ከሚታየው game ላይ በቃ አንድ አይነት game መቁረጥ ነው እንግዲህ ስራ መጀመር ነው። የ cashier ኡን ደግሞ እንዴት እንደሚሰራ ምናምን ለማወቅ የሆነ የተላከልህ ቪዲዮ አለ እሱን ቪዲዮ ይሁ እሺ prin- printer ኡን ለማገናኘት እ፣ ሌላ process የለውም ፕሪንተር ከእናንተ ለማገናኘት ና ፕሪንተር አለ መጫን አለበት ግን ዛሬ IT ባለሙያዎች የኛ ስለሌሉ ወይ ወይ okay።
በዛ መጣቁሶ ካለ በዛ ሰው ያስተካክልል ወይ ደግሞ ካልሆነ ሰኞ
okay እኔ ነገ ታውቃለህ ስራውን ለመጀመር ብዬ
የምታቆሶ የለም ዘመን ይሰራሉ እኮ አብዛኛው የ IT እንትን agent ኦች ምናምን እንደዚህ እንትን ብትላቸው እዛ የሚሰሩት እ፣ ስራ ያውቃሉ probably የሚያስተካክል አናግራቸው እሺ ይኖራሉ ላናግራቸው በዛ በቴሌ እንትን በላክልኝ እንትን አይ እነሱም አይኖሩም ሰኞ ነው የሚገቡት ሰኞ እንድታወራቸው ብዬ ነው okay ለሰኞ ነው ለሰኞ ነው ነገም አይኖሩም ነው ኦኬ ለዛ ነው already በቃ ሰኞ ነው ስራውን መጀመር የሚችለው ማለት ነው አዎ ግን ያው እኔ ጨርሼ ላል already አንተ ያው ፕሪንተሩ የሚያስተካክል ሰው ካለ ነገም መጀመር ትችላል ዛሬ መጀመር ትችላል እኮ ሰው።
okay print ኡን የእናንተ support ማስተካከል ይችላሉ። እሺ እኛ አይችሉም እዚህ
የእናንተ support ይፈልጋላ።
ወይም ደግሞ እሱ ምናልባት ወይ ነገ ደውል እንጂ እኛ አይቻልም።
okay በቃ ስለዚህ ሰኞ ለሰኞ ነው። እሺ ሰኞ ወይም ደግሞ እዛ የምታቆስም ካለ ያስተካክልልህ ማስተካከል ይቻላል።
okay እሺ በቃ እሺ፣ እሺ።